ነገረኛ
Hello
Hello ሰላም ነኝ ሰላም እንዴት ነሽ?
አለሁ እንዴት ነህ?
እግዚአብሔር ይመስገን። ሀያ ስምንት ዜሮ ሰባት ሀያ ስምንት ዜሮ ሰባት ምን ነበር?
Text አልተላከላቸውም
Okay ምግብ ቤት ላይ ደውሎላቸው
እየሰሩት አይደለም?
ለማለት ነው። Text ካልገባ አይሰሩም።
የት ምግብ ቤት ነው?
ሳሎን ደቡብ ለቡ እሱ ደግሞ እሺ በቃ እሺ ልደውልልሽ አጣርቼ እ? እ?
አጣርቼ ልደውልልህ እሺ።
ቤሳዬ አንዴ ሲያርም ልላክሽ ሲያርም ሀያ ስምንት ዜሮ ሰባት ቻኖሊ ለቡቋይ ማን እንደሆነ